Hello
አቤት።
ሰላም ጤና ይስጥልኝ።
አብሮ ይስጥን። ሰላም።
አ፣ ሰሚ- ሰሚራ tutorial
አዎ።
ከ We Plus Solution ድርጅት ነው የምደውልልሽ።
እሺ፣ ምን We ነበር?
Plus Solution provider application ላይ አገልግሎት ለመስጠት ተመዝግበው ነበር። አ፣ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ እንዲሁም ከደንበኞቹ ጋር መገናኘት እንደሚችሉ ልንነግርሽ ነው የደወልነው።
እሺ፣ ምን ተጠቅመናል?
አ፣ እንዲሁም We Plus Solution user የሚል መተግበሪያ አለን። እሱ መተግበሪያ ላይ በመግባት የምትሰጫቸውን አገልግሎት መመልከት ትችያለሽ። እንዲሁም ከአርባ አራት በላይ የተለያዩ አገልግሎቶች የትራንስፖርትን ጨምሮ ከሶስት መቶ አርባ ዘጠኝ በላይ game ኦችን የያዘ ነው መተግበሪያው። እሱ ላይ በመግባት መጠቀም መገልገል ትችላለሽ።
እሺ፣ አመሰግናለሁ።
እሺ፣ መልካም የስራ ቀን ይሆንልሽ። እናመሰግናለን።